ሄሎ
ሄሎ ናስትልኝ ኢንቨስትሜንት
ቤስት ቤስት አለ ቤት ቤት ቤስት ጌም እህ
ቤስት ጌም አዎ ቤት ቤት ቤት ነው ቤት ቤት ነው
ትናንት ማታ የተጫወቱ ነበር መሀል ላይ ገንዘብ ስላስፈልግቼ ወደ እሺ ቴሌብር እሺ ቴሌብር ማለት ነው ከዚህም ወጥቷል ቤት ቤት ቁጥርህን ንገረኛ እንዴ
እ ቤት ቤት ቁጥርህን ንገረኛ እንዴ
ዜሮ ዘጠኝ 09 አስራ አምስት ስንት አስራ አምስት
15 አስራ ሁለት
12 አርባ ዘጠኝ 49 አርባ ስምንት 48 ስንት ብር ነው
አንዴ ሶስት መቶ አንድ አራት መቶ
ሶስት መቶ እና አራት መቶ እሺ ሰባት መቶ ነው
ትላንት ነው ያልከኝ አይደለ ማታ withdraw ሰላሳ እሺ አዎ እሺ ጠብቀኛ እንዴ በሳንቲም ፔ ነው አይደለ? እሺ processing ላይ ነው እና
እ ብዙ transaction ስላለ ነው የቆየው። በራሱ ጊዜ ይገባል። እኔም inform አደርግልሃለሁ ለሳንቲም ፔዎች።
እሺ እሺ እሺ እሺ ስለደወልክ እናመሰግናለን።
እኔም አመሰግናለሁ እሺ አባቴ ቻው።
ቻው